ጤና ይስጥልኝ ቤተሰብ
ሲስተሙ promo promo code ይለኛል እና ምን እንደሆነ አልገባኝም። የ promo ኮዴንም አላውቀውም።
deposit ለማድረግ ስትሞክር ነው።
አዎ አዎ አራናለን አትሙላው። እሺ አያስፈልግም። ለጊዜው ተጀመረ ምን አትሙላው፣ አልሽ?
አትሙላው እሱን አያስፈልግም። እሺ ስ- ዝም ስለው እሷን በቀይ አድርጎ ነው የሚያሳየ።
ችግር የለውም።
ሳንቲም ላይ ነው እንትኖቹ ያሉት። ሳንቲም ላይ ነው ይሄ ቲቪ አዎ።
ብር የሚሰራው። በዚህ አዎ፣ ቲቪ ብር አዎ።
እየሰራ አይደለ?
አ promo code መሙላት አይጠበቅብህም። እሺ ዝም ብዬ አትሙላው።
ብሩን ሞልቼ next ልበለው።
አዎ አዎ።
እሺ እሺ እምቢ አመሰግናለሁ።
ካለ ደውልልን። ችግር የለውም። እሺ መልካም ምሽት።